ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ከቴሌ ብር መሳብ አልቻልኩም። የእናንተ እንትን ነው እንዴ?
ምን deposit ነው?
deposit ለማድረግ ከቴሌ ብር መሳብ አልችልም። እንትን app ኡ አጠፋት የለም።
okay እሺ፣ deposit ከሆነ አሁን technical ችግር ስላጋጠመን ነው ሌላ አማራጭ አዘጋጅተናል። በምሰጠው ስልክ ቁጥር ቴሌብር account ላይ ይልኩልንና ከዛም screenshot አድርገው ሙሉ ስሞትን፣ ስልክ ቁጥሮትን እና ሁሉ ስፖርት የሚጠቀሙበትን ስልክ ቁጥር አንድ ላይ አድርገው screenshot ኡን አንድ ላይ አድርገው ይልኩልናል በቴሌግራም ማለት ነው።
አይ ቴሌግራም ምንም የምጠቀመው ነገር የለም። መስተካከል ይችላል አይችልም?
እስኪስተካከል ከጠበቁ ይስተካከላል። ነገር ግን ይሄ ሌላ አማራጭ ነው ያመጣነው።
እሺ
መልካም ቀን።